ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲሜ ምንድነው?
እሺ ሰላም ነሽ?
እግዚአብሔር እ ይመስገን።
እንትን ማሽን ነበርና
እሺ እ አረፋ እያወጣና እንደገና ደግሞ ቅዝቃ አልቀዘቅዝ አለ። አዲስ ማሽን አስገብቶልኝ ነበር። ከዚህ
እሺ ደንበኛችን እ TIN number ኦትን ወይም ቢጫ ID ዎትን ይሰማል?
አ ይሰማል። አንዴ ትንሽ ደቂቃ አንድ ደቂቃ እሺ።
ላውጣው ስልኬ ላይ ሄሎ ሄሎ?
ይሰማል ደንበኛችን።
ID number ምናምን የሚለውን እ፣
ይህ- አዎ ልንገርሻ ቢጫ በ text ID number የተላከው ግን በ text የተላከልኝ ነገር አለ።
አዎ አዎ አዎ እሱ እሺ እ፣ እሺ አርባ ሶስት
አርባ ሶስት